ቢጫ ኢትዮጵያ ራሄል ዋቆት የምንረዳት
የማሽን ተበላሽቶ ለማስመዝገብ ነበር።
ብልሽ ለማስመዝገብ ፈልጎ ነው።
ማሽን ተበላሽቶ ያስመዝገብ
ደንበኛችን ድምጠቱን ይቆራረጣል፣ አይሰማኝም።
ማሽን ተበላሽቶ አስመዝገብ ብዬ ነው።
ለማስመዝገብ ነው የፈለጉት?
አዎ ሊሰራ
ከዚህ በፊት አላስመዘገቡም?
አል- አልተመዘገበም ገና ዛሬ ነው በረዶ አልሰራም ብሎ የቆመው።
እሺ የቢዣ መለያ ቁጥሮችን ወይም ፒን ናምበርን ወይም ደግሞ እ፣ የደንበኝነት እ፣ ስልክ ቁጥር የተመዘገበበት ካለ ከሶስትም አንድ ጋር ዜሮ ዜሮ አስራ አምስት ሰማንያ ዘጠኝ
ሌላ
አቤት
ይሰማል እ፣ አይደል?
አ ዜሮ አስራ አምስት ሰማንያ ዘጠኝ
እሱ ምንድን ነው? ቢዣ ቁጥሩ ነው ምንድን ነው? እሱ አ የቢጂአይ መለያ ቁጥር የደንበኝነት ካርድ ቁጥር ካርዱን አላልኩትም እኮ እኔ በመልእክት እ።
የተላከሎትን አለ ወደ ሞባይሉ ወይም ደግሞ ኦኬ።
ፒን ናምበር ካለው ወይም እሺ፣ ደግሞ አ- ደንበኝነት የተመዘገቡበት ስልክ ቁጥር ከ አንዱ ዜሮ ዜ- ዜሮ አስራ ዘጠኝ ሄሎ ሄሎ ሄሎ ሄሎ ሄሎ